ላይ መሰራለን
መሰረት ሰላም ነው።
እግዚአብሔር
ሰባ አራት ስልሳ የሚል ወርደር ማለት ነው።
ሰባ አራት ስልሳ መኖሪያ ቤት
መኖ ነው ነው ወደ ኋላ ተመልሷል። እስኪ ይልኝ አንድ እስኪ ጠብቀኝና
እ እ እ አንድ እስኪ ከፍሉ ጠብቀኝ
አይሰማም ድምፅሽ።
አንድ እስኪ ከፍት ጠብቀኝና ቼክ እናደርገዋለን። ስምህ ማን ነው?
በረከት በርሻ እንዴ ጠብቀኝ። እሺ መስመር ላይ
እሺ እሺ